ሰባ ቤት ነው ቤት ሰባ ቤት ነው። Hello ሰላም ጤና ይስጥልኝ።
አብሮ ይስጥላል።
እንዴት ዋሉ?
እግዚአብሔር ይመስገን።
ከ B Plus Solution ነበር የምደውለው። last time አውርተን ነበር።
እም?
last time አውርተን ነበር። ከ B Plus Solution የደወልኩት
okay
እና ል- link ልከንላችሁ ነበር register እንዳደረጋችሁ ለመጠየቅ ነበር።
አዎ፣ እስኪ ት- ትንሽ busy ሆኜ ነው እሺ ልደውል። ትንሽ ስራ ልጨርስና እሺ እሺ።
እሺ፣ መልካም ቀን።
አመሰግናለሁ። አሜን።
እሺ።